እንነግረዋለን እንዴ?
ሄሎ ሄሎ
ሄሎ
ሄሎ፣ ሄሎ፣ ይቅርታ መልሼ ደወልኩሎት።
ይሰማል?
አዎ ይሰማ፣ አሁን እሺ።
ይሰማል። እሺ፣ ቀይ ስርና ድንች ነው ያሉኝ አይደለ?
እሺ አዎ፣ ይሄንኛው እ፣ አዎ።
delivery date ኡ አዎ አልፏል። ስለዚህ ለነገ ላስገባሎት መቀበል ይችላሉ ነገ ወይስ ለሰኞ ላርግልኝ?
ነገ ይሻል ከሰኞ ነገ ይሻለኛል።
ለነገ ላርገው።
ከሰኞ ነገ ይሻለኛል። ቤት ስላለሁኝ ያው በቃ እሺ፣ ለነገ ቀይ ስርና ድንቹን አስገባሎታለሁኝ።
እሺ፣ አመሰግናለሁ።
እሺ፣ መልካም ቀን።
እሚልሽ ይቅርታና በዚሁ እሺ፣ እንትን ሌላ ልጠይቅሽ ነበረ።
ይቻላል።
ሶፍ አዛዝዤ ነበር ታዞ ነበር።
በዚህ ቁጥር ነው በዚህ ቁጥር ነው ማህዳር አይ በሌላ ነው ማህደር ነች።
ማህደር። አዎ
እሺ እንኳን ሞላም ካየሽው። አዎ ማህደር እስኪ check እ፣ ላድርግ።
አሁን ቢሞላ ከሁለት ቀን በኋላ ነው የሚመጣ።
እ፣ active ላይ ነው አይ አሁን።
group አልሞላም። አንድ group ይቀራል። አንድ ሰው
አዎ አንድ ሰው ይቀረዋል። ዛሬ complete ካሉት ከሁለት ቀን ሰኞ በኋላ ነው ይመጣል።
የሚመጣ።
አዎ አዎ
ሰኞ ማለት ነው።
አዎ፣ ሁለተኛ ሰኞ።
ለሱ ተብሎ ከሚመጣ ገ- ነገ ዱቄት ስለሚመጣ ከዱቄቱ ጋር ነገ ብትልኩት ይቻላል።
አይ እንደዛ እንኳን አይቻልም። ያው የሁለት ቀን delivery ተብሎ ስለተጻፈበት አዎ
እም፣ ለሰኞ አይ፣ ግን ይመጣሉ።
ከሚለፋ ብዬ ነው መኪናችሁ አዎ እሱ ትክ- መኪናችሁ ከሚለፋ ብዬ ነው።
ልክ ነው። አዎ ጥሩ እሺ group ሳይሞላ ማሳረፍ ይችላል። እሺ በቃ እሺ፣ አመሰግናለሁ።
መልካም ቀን።